জানার জন্য।
አሎ
ሰላም ጤና ይስጥልኝ።
ጤና ይስጥልኝ።
ከቢጂአይ ነው የደወልኩሎት።
እሺ እሺ ቅድም አናግረውን ነበረ እንዳልተሰራሎት የእርሶ አዎ።
አሁን check ለማድረግ ነበር ተሰርቷል?
አይ ገና አልተላከለትማ። ሲላክለትማ የሚሄደው አይደለም እኛ ደውለን አረጋግጠን screenshot አለ አዎ።
እና ሪፖርትም እንዳለ እየነገሩን ነው እና እስቲ አረጋግጠው ይንገሩኝ።
እኮ አረጋግጬ ልደውልልሽ እንጂ እስካሁን ድረስ እሱም አልደረሰውም። እሱ ጋር እሱ ጋር ካልደረሰው የእኛ technician ጋር ካልደረሰው መስመርተኛው ጋር ካልደረሰው አይሄድም።
አይደለም አይደለም ኪሩቤል ጋር ደውዬ technician ልኮ እንዳሰ- እንደተሰራና ሪፖርት ተደርጎ እሱ ጋር አልተላ- ሪፖርት አልተ- አልተላ- አልላከም technician አልተላከም።
አልተላከም።
እሺ ደንበኛችን እሱን ለማረጋገጥ ነው። እኔ ግን እዚህ ጋር ሪፖርት አለ እያለኝ ስለሆነ እሱን check ለማድረግ አል- አል- አልተላከም አልተላከም። ሲልከው እዚህ መስመሩ ላይ ያለው ደርሶኛል ስለሚለኝ አላከውም እስካሁን አላልኩም። እስቲ ምናልባት ያረጋግጡልኛል።
አ- አሁን አሁን የእሱን ስልክ ዘግቼ ነው አንቺ ጋር አንቺ የደወልሽ የኪሩቤል ነው የስ አይ የቴክኒካችን የኛ መስመር ቴክኒክ ኪሩቤል ጋር እኔ ለምን ደውላለሁ?
አይ እንደ ለመ- ለማረጋገጥ እንደሚደውሉሎት አሁን ነው መስመሩ የኔ ነው። ስለዚህ እኔ ነኝ የማውቀው ኪሩቤል አይደለም የሚያውቀው። እኔ እኮ request እያጠባ- እያቀረብኩ ነው እኔ አይደል?
ገባኝ። አይ የጥገና ክፍሉን እሱ ስለሚቆጣጠረው እርሶ ጋር ደውሎ ለማረጋገጥ አላከም ነበር። እሺ አላከም እያልኩሽ ነው። እኔ እኮ እንዴ ልማልልሽ እንዴ እንዴ! እንዴት አይነት ስራ ነው የምትሰራው? እንዴ! አላከም እያልኩሽ እኮ ነው።
በቃ እሱን ለማረጋገጥ ነው። እኔ አዎ፣ አልተላከም በቃ። OK።
እሺ እሺ